እኔ deposit አሁን ስንት እንደገባ ታውቃለህ? ሶስት ሺ ስድስት መቶ hello hello፣ ወይ ሰላሜ ነሽ?
ፍቅር ነኝ።
እሺ ፍቅር፣ አይ እህትማማቾች ናችሁ መሰለኝ እና ድምጣችሁ አንድ መሰል ነው።
አዎ መንታ ነው።
አይ አይ ይመቻችሁ። ሰባ አራት ሰ- እሺ ሰባ አራት ሰላሳ
ሰባ አራት ሰላሳ እሺ አረ ፍቅር earning ኡ በጣም እ፣ fair አይደለም። ከሰሚት ወደ አያት ነው የሚሄደው እና check እ።
እንድታደርግልኝ ነበር።
እሺ አይልሃል። አብደላ ነክ አሚን ፈ አ- አ የአባቴ ስለሆነ ችግር የለውም። አብደላ።
እሺ በቃ እሺ።
ረመዳን ነኝ እኔ ረመዳን ነኝ።
ረመዳን yeah yeah እሺ ረመዳን ሰባ አራት ሰላሳ አንድም አንድ ወንድማችን እ፣ ይልኝ ያለች ነው ሰባ አራት ሰላሳ አንድ ባ ማን ነው ስሙ?
እ፣ ማን አ፣ ሳሙኤል እሺ ሳሙኤል በቃ ቅድም ነበር የኔ ነበር እንዴ ሳሙኤል ሳሙኤል ዳንኤል ነው።
ሳሙኤል ዳንኤል ሳሙኤል መንገሻ okay እሺ ድጋሚ መጀመ- እንዳይሆን ይሄ ነገር መ- መጀመሪያ የኔን check አድርጊ።
ያንተ ነው check የሚደረገው ችግር የለም።
እሺ ሰላም። እሺ ፍቅር bye